ጤና ይስጥልኝ ሙሉ ስፖርት ነው እባክዎ የምንረዳው?
ሄሎ ሰላም ነው።
እግዚአብሔር ይመስገን።
deposit ሲያደርግ ኮልፖዶ ቴሌብር ቴሌብር ጋር አልገባልኝ ስፖርት ጋር ደግሞ ቆርጧል።
እስከ deposit አድርገው ነው ወይስ withdraw no ወጪ ሳደርግ ነው ወጪ ኮል ስፖርት ወደ ቴሌብር ስልክ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
ምላክልሽ ከ transaction history ላይ ያልገባሎትን screenshot አድርገው ይላኩልን ደንበኛችን።
እሺ በቴሌግራም ነው አዎ በቴሌግራም ለምን እንደዛም በዚህ ቁጥር ያለ ነው ሰባ ስምንት ቤት ነው ልንገሮት።
እሺ ባንዲ ንገረኝ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ
እሺ እሺ